ጤና ይስጥልኝ ስፖርት በኩል ልርዳዎት?
እናት hello፣ አቤት ይሰማኛል።
withdraw እምቢ እያለ ነው፣ አይሰራም።
አዎ withdraw እየሰራ አይደለም። system update እየተደረገ ስለሆነ አ፣
ይመለሳል።
እ?
ሲስተካከል withdraw ም ይሰራሉታል። አሁን እየሰራ አዎ።
አይደለም። system ከትናንት update ጀምሮ እየተደረገ ከትናንትና ጀምሮ አይሰራም።
አዎ
እሺ፣ በቃ ሲስተካከል ራሱ ይለቃል።
አዎ ራሱ ይለቅሎታል።
እሺ፣ እሺ፣ አመሰግናለሁ።